ሄሎ ሄሎ
አቤት።
ሰላም ከችብችብ ነበር ምደውለው።
እሺ።
እ፣ ይቅርታ ያልመጣ product ነበሩት?
አዎ እሺ።
አዎ።
ምን ነበር ያልመጣው?
ሽንኩርት።
እሺ ቆይ እስኪ አንዴ ይቅርታ ጠብቁኝ።
እሺ።
በሀያ ሰባት ነው order ያደረጉት ትላንትና እ፣ አዎ፣ ሰላሳ ትላንትና ሁለት ኪሎ።
ተደረገ። እ፣ እና የሚሆነው እኔ እንጃ እ፣ ብዙ ስለሆነ አላወቅኩም። የሌሎችም ስለነበሩ የእርስዎ አምስት ነው አይደል?
አ አ አምስት አስራ ስድስት እ፣ አምስት ሶስት ምናምን።
ሶስት አምስት okay፣ ሰላሳ ሁለት ማለት ነው።
አዎ እሺ ነገ እንዲመጣሎ ታደርጋለሁ። የት ነው location የሞሉት?
እ፣ ካ- ካዛንቺስ መቅረዝ ሆስፒታል ፊት ለፊት እናት ባንክ ጋር ካሳንቺስ።
አ
እሺ ነገ ይመጣለውታል። driver እሺ።
ሲደውሉ ያንሱላቸው።
እሺ እሺ እሺ መልካም ምሽት።
እሺ መልካም ምሽት አሜን።